ለአንድ ታቅርብኝ
እሺ ticket ID ውን ይንገሩኝ ወይ cashier code ኡን
እሺ ሀያ ዘጠኝ
ስንት
ሀያ ዘጠኝ
እሺ
ኢ
እሺ ሰባት
እሺ
ቢ
ቢ
ኢ ቢ እሺ
ኢ እሺ ስልሳ አራት
እሺ ሰባት
እሺ
ኤፍ
ኤፍ
አዎ እሺ ሁለት
እሺ
ኤፍ ኤፍ እሺ
ኢ ኢ ምን አሉኝ?
ኢ ኢ እሺ
ቢ ዲ
እሺ
ቢ
ሲ
ቢ ቢ ቢ ቢ አሉኝ ቢ ቢ
እኮ እሺ ኤፍ ኤፍ ከዛ ኢ ኢ ከዛ ቢ ቢ
ቢ ዲ
ድጋሚ አዎ ቢ ዲ
ቢ ኢ
ዲ ዲ ቢ ዲ እሺ ቢ ዲ እሺ
ቢ አርባ አንድ
እሺ አለቀ።
አዎ
እሺ በነገሩኝ ትኬት የለም። cashier code ኡን ይነግሩኛል?
እ እ ኧረ ትኬት ቁጥር ትኬት ዘራት አለኝ እኔ ጋር እኮ cashier code ኡን ይንገሩኝ። ከታች cashier code የሚላል አይደል?
እ cashier code የትኛው ጋር cashier code ከታች ከታች መጨረሻ
እሺ፣ ከብ- ከብሩ ምናምን በታች አስራ ሶስት እሺ ሀያ ሁለት እሺ ሀምሳ ሶስት ሰላሳ ስድስት
አስራ ሶስት ሀያ ሁለት
ሀምሳ ሶስት ሰላሳ ስድስት
እሺ በአንድ ጨዋታ ሎስት ነው።
አዎ አዎ ሎስት ነው።
sorry bet የለውም